ሄሎ Hello ተቋረጠ ስልኩ። Hello
Hello፣ ወይ ይሰማል?
አሁን ይሰማል። ይኸውልህ አቤል ከበሶስት ነጥብ እሺ።
ሶስት እና minimum ኡ ትንሹ
እሺ፣ ሶስት ነጥብ ሶስት ነው minimum ኡ ማለት እና ከዛ በላይ አዎ፣ maximum ደግሞ አራት ነጥብ አምስት በቃ
እሺ። ጥሩ generation matter ያደርጋል እንዴ
አይ፣ እነሱ ለጊዜ ያሉ graphics card ኡ ነው
አይደለ? ስለዚህ second second generation ነው ይሄኛው። ከዛ በላይ ይሁን ችግር የለውም። እኔ ስለ generation ኡ ግን አላሉም። run የማያደርጉ ግን graphics card ኡ install ስላልተደረገ ነው በዚህ መሀል ይሁን ያሉት።
ነው።
አዎ አዎ። እስኪ የ graphics card ኡ install እናድርግና ይታይ አይሻልም?
አዎ፣ አሁን እኮ ልቀይ ልቀይረው እየሄደ ነው። በቃ ከዚህ ሶስት ነጥብ አንድ ነው ይሄ።
አዎ።
ከዚህ በላይ ፈልግ ፈልግ።
እንደዛ ነው።
እሺ፣ ቴንክ ዩ እሺ እሺ እሺ አቤት።